hello ጤና ይስጥልኝ ችግር ሰላሞች እናት ሰላም
order ነበር እኛ አልደረሰም እስካሁን መች ነበር order ያደረጉት
create የተደረገው ሐሙስ
ሐሙስ ዕለት የተመጣው ዓርብ።
አልተደወለሉትም ትናንት ማታ ከቢሮ አልተ- አልተደወለልኝም ለነገ እናስተላልፍ ይምጣልሽ ብለውኝ ቀን አዎ።
ደውዬ እሺ ብያቸው ነበረ
ምን ነበር አይተሙ
ብዙ አይተም ነው ሽንኩርት ድንች ቲማቲም እርስዎ ኖት አድሚ
አይደለም
ሀና ነች አዎ አናናት
እም፣ እሺ እስቲ አንዴ ጠብቁኝ የት ነበር ሎኬሽን
አቶ ጋር ይሰራ
ጣፎ እሺ ቼክ አድርጌ ደውሎት ሁለት ደቂቃ ይታገሱ
እሺ እሺ